ሄሎ ወይ ሰላም ሰላም አይደለሽም።
ሰላም ነኝ። ቅድም የሞተርኛ ኦርደር ይሆናል ያልኖር እሺ፣ አይሆንም።
የሞተር አይደለም ነጥብ አንድ ነው።
ፒኑስ ሰባ- ፒጂ ፒኗን
ሰባ አምስት ብር አደረኩት።
ኧረ እሷን ስታዝርጊ ሰላም ግን አሁን አልሳውም በማርያም የምን እንደዛ ነው የሚሆነው? አለበለዚያ ይቀንስሻላ ሌሎቹ አይተው እሺ፣ እሺ ካልሽማ እሺ።
ካልሽማ